ሄሎ ጤና ይስጥልኝ።
Hello hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ነው።
ፍሊንት ስቶን ነው ሰው የደወሉት። ምን ልርዳዎት?
አዎ እንትን share ለመግዛት ፈልገን ነበርና እሺ፣ የት ነው የምናገኘው?
የት አካባቢ ነው እርሶ?
እኔ ጎሮ አካባቢ ነኝ።
እንደዛ ከ- okay፣ እንደዛ ከሆነ የገርጂው ቢሮ መምጣት ይችላሉ።
ገርጂ አ ኮሪያ ሆስፒታል አካባቢ ጎሮ ሆስፒታል፣ አ የረር የረር ሆስፒታል፣ አይ ኮሪያ ሆስፒታል ገርጂ ኮሪያ ሆስፒታል ጋር አ Okay፣ እዛ ጋር ሆስፒታል አላችሁ?
ካልሆነም እርሶ ያሉበት ጋር የሽያጭ ሰራተኞቻችን መጥተው ማነጋገር ይችላሉ።
አ፣ እንዴት አገኛችሁ? ማለት
Appointment ሊያዝሉ የሚመቾትን ሰዓት ይንገሩኝ እና አ
Just ያሉበት ጋር እንዲመጡ ማድረግ ይችላለሁኝ።
አ፣ ከዛ በኋላ ደረሰኝ ምናምን እነሱ መስጠት ይችላሉ አ አላቸው።
ይችላሉ።
አዎ ከዛ ሰርቲፊኬቱን ደግሞ ከቢሮ ነው ወይ እኛ እንልክሎታለን ወይ እርሶ መጥተው ይወስዳሉ። ሰርቲፊኬቱን ማለት ነው።
በጣም ስለዚህ ስሞት- ስሞትን ማን ልበል እኔ ሙሉጌታ ነው የምባለው። ሙሉጌታ ሙሉ ጌታ።
ሙሉጌታው ያው እሺ ማስታወቂያችንን ከምን ሰምተው ነው?
ማስታወቂያችሁን ከሬዲዮ ነው የሰማሁት፣ ከቲቪ ነው የሰማሁት።
Okay እሺ።
የሆነ- እና ዛሬ ባለቤት- ይችላሉ?
እ?
ዛሬ ልላክሎት ይችላሉ?
ስንት ሰዓት ማለት ነው? ጎሮ አካባቢ ከሆነ እችላለሁ። አሁን ወደዛው እየሄድኩ ነው።
በቃ ጎሮ ለ- አሁን እንድደወሎት ላድርግና
እሺ እ፣ መጥተው መረጃ እንዲሰጡት አደርጋለሁ። ለ- ጎሮ እልክሎታለሁ።
እሺ፣ በዚህ ስልክ እዛው ፓርክ አድርጌ እሺ እሺ እሺ እሺ